ጤና ይስጥልን።
Hello፣ ጤና ይስጥልን። ቤት ቤት አብሮ ይስጥልን።
ምን ልርዳክ?
እ፣ ትኬት እይልኝ ብዬ ነበር።
እሺ፣ cashier code ንገረኝ።
አስራ ሶስት ሰማንያ ሰባት እሺ
አስራ ስምንት እህ
ሀምሳ ሁለት
እሺ፣ ይሄ ትኬት lost ነው። እሺ ወንድሜ፣
እሺ። ቦነስ በዛቱ ቦነስ የለውም። እሺ፣ ሌላ አለክ?
የለኝም።
እሺ፣ መልካም ቀን ወንድሜ።
እሺ።